ጤና ይስጥልኝ ሴት
ሄሎ
ሄሎ፣ ሰላም ነው?
ሄሎ ምን ሄሎ ይሰማል ይሰማል።
እንትን ነበር ወደ ሌበር ልጋለሁ ብዬ አስር ሺህ ብር ኦኬ እስቲ ቼክ አድርግልኝ እስቲ። ቤት እሺ፣ እንደገባ።
መስመር ላይ ጠብቁኝ። እሺ ወይ ጤሜክስ ደውል ከረፍት ስራ ከሰምና ሄሎ
hello፣ መስመር ላይ ጠብቁኝ። እሺ አንድ ጊዜ እሺ እሺ፣ እሺ።
hello፣ ወየ አሁን የደወልክበት ቁጥር ነው የቤት ቤት ስልክ ቁጥር?
አዎ አስር አሁን በደወልኩበት መቼ ነበር ያደረገው?
አሁን አሁን ጀማ ነው።
አስር ሺህ ብር ነው አለ።
አዎ አዎ አዎ በ voucher ነው ወጪ ያደረገው። voucher ማለት በአቅራቢያ ቤት ቤት ሱቅ ካለ አዎ።
ወጪ የምታደርግበት መንገድ ማለት ነው።
አንዴ ነው ወደ ቴሌብር ማድረግ ፈልጌ ነበር።
እሺ ወደ account ይመለስ።
ወደ ቴሌብሩ አዎ ወደ account ቴሌብር ላድርግ።
ይመለስና ወደ ቤት ቤት account ድጋሚ አዎ።
ይዘጋሹ። እኛ እንመልስላለን ከተወሰነ ደቂቃ በኋላ እሺ ድጋሚ በቻፓ ወይ አዎ።
ሳንቲምፔይ ይዘጋሹ። voucher ሳይሆን የምትመርጠው ቻፓ ወይ አዎ።
ሳንቲምፔይ።
እሺ እሺ እሺ እሺ እሺ መርጠው።